ሄሎ ጤና ይስጥልኝ። ሄሎ ሄሎ ሄሎ
አቤት አቤት
ጤና ይስጥልኝ። መለስታቶች ቴሌቪዥን አቤት አቤት
ያው ተጠቃሚ ነበርኩኝ፣ ግን አገልግሎቱን ለማቋረጥ ፈልጌ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውሎ ስድስት ቁጥር ይንኩ።
ኮከብ ዘጠኝ ሰማንያ አምስት
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ደውሎ ስድስት ቁጥር ይንኩ።
እሺ፣ ኮከብ ዘጠኝ ሰማንያ አምስት ኮከብ ዘጠኝ ሰማንያ አምስት